ሰላም ጤና ይስጥልን። በሽት ቤት ቤቲ ነው የምንለው።
ሰላም ብያለሁ። ይሄ እንደት ነህ?
ሰላም
አለን ይመስገን። ያኮን ችግር አለኝ መሰለህ ጌም የተጫወ ቤስት ቢት የጫወትኩት ወደ ቴሌ ብር ሶስት ብር ሶስት መቶ ምን አልከኝ? ድምጽ
ሶስት መቶ ዲቦሲት አድርግቼ እሺ
ወደ ቴሌ ብር አልገባም። ከአካውንቱን ደግሞ ቀነሰ ብሩ የለም።
ወደ Best Bet ነው ወደ ቴሌ ብር ነው የላከው?
ከ game ወደ ቴሌ ብር።
ይሄ ነው Best Bet ስልክ?
አዎ ይሄ ነው።
መች ነው ግን ውስጥ ያደረከው?
ትናንት ማታ ሌሊት ነበረ ሶስት ሰዓት ላይ ምናምን
እሺ ሊያው እሺ፣ አንዴ ጠብቀን ይሄ
እሺ፣ process ላይ ነው ያለው። ለ Chapa አሳውቅልሃለሁ፣ ይገባልሃል። እሺ ጠብቀው።
አሀ
hello፣ አዎ የሰማሁት ነው። እስከ ለ Chapa አሳውቅልሃለሁ፣ ይገባልሃል። እሺ process ላይ ስለሆነ ነው።
ቴሌ ብር ውስጥ ይገባል ማለት ነው።
አዎ፣
እሺ እጠብቃለሁ። እሺ እሺ እሺ